Hello ሰላም ጤና ይስጥልኝ። ከ ChipChip ነበር የምደውሎት።
እሺ እንዴት ነሽ እናት?
ሰላም እ ዛሬ የሚመጣ product ነበሩት እና driver ደርሶ ስልክ እያነሱ አይደለም።
አዎ እግዚአብሔር ያው ሳምንት ሳምንት ሊሆነው ነው ካዘዝኩት። ይደውላሉ እየመጣን ይላሉ፣ መጥተው ግን አያውቁም።
እሺ እኮ አሁን ግን ቆመዋል። ስልክ እሰጣቸዋለሁ። ይሄንን የእርስዎን ስልክ ስልክ ያንሱላቸው ተመላሽ እንዳይሆንቦት።
እሺ እኔ እኮ እኔ ይኸውልሽ፣ እየመጣን ነው ውጪ ይሉኛል፣ ይደውለው ማለት ነው።
እሺ ስወጣ ደግሞ አያመጡም። ያው እንግዲህ እንደዛ ማለት የታዘዘው በ November ሀያ ሶስት ነበረ ዛሬ አዎ ልክ ኖት። ይቅርታ በጣም እሺ። አሁን ግን ደርሰዋል።
እሺ እኔም ደውዬለት ነበር። አስደውሎልኝ መልሼ ስደውል እንወጣለን መገናኛ አካባቢ ነን አለ። እዛው ነኝ እኮ ለም ሆቴል ነኝ መገናኛና ለም ሆቴል ደግሞ እዛው እዛው ናት።
አዎ ልክ ኖት። እሺ ስለዚህ አሁን ይደውልልዎታል።
እሺ እኔ ደስ ይለኛል እሺ።
እኮ እወጣለሁ፣ ችግር የለውም።
እሺ እሺ፣ መልካም ቀን። እሺ